ቸበለው አረ ቸበለው ቸበለው አባቱም ገዳይ ቸበለው እናቱም ገዳይ ቸበለው ድርድር አያውቅም ቸበለው በአገሩ ጉዳይ ቸበለው አባየ ግሌን ቸበለው ባልኩ ለጋራ ቸበለው ከአቃራ ምስር ቸበለው ግፍም ሳትፈራ ቸበለው የተቆጣደው ቸበለው ፍቅር ታግሶ ቸበለው የሚባል አሳት ቸበለው ይሆናል ብሶ ቸበለው አረ ቸበለው ቸበለው አረ ቸበለው ሳንጃው ጸባይ በርት ሳንጃው ጸባይ በርት ልቁረጥ ተዋለት የራሴን ሀብት ሳንጃው ጸባይ በርት ሳንጃው ጸባይ በርት ይሁን ይበጅ ለእኔም ለሷም ብዬ ሮ ማንንም አልፈራም ቸበለው አረ ቸበለው ቸበለው አረ ቸበለው ቸበለው አባይ ለጋሱ ቸበለው ግብፅን አርሶ ቸበለው አገሬን ባለ ቸበለው ልጅ ተመልሶ ቸበለው ብሎ አሻፈረኝ ቸበለው ለሳበቃታ ቸበለው እኔን አርገኝ ቸበለው የነካኝ ለታ ቸበለው አረ ቸበለው ቸበለው አረ ቸበለው ቸበለው አረ ቸበለው ቸበለው አረ ቸበለው ከእንግዲህ አይኖርም ነገር ማለሳል ከእንግዲህ አይኖርም ነገር ማለሳል ከሞከሩንማ ደፍረው እዚህ ድረስ ተው ሲሉት ካልሰማን አሳልፈን በአባት ጎራዴ በተሰቀለው አ፣ እያመመው እያመመው መጣ አለፈ ገደፉን ትዕግስቴን ካጣ እንኳን ለጎረቤት ከወንዝ የበጠጣ ቋያ ሳት ነው ግዴ ከሩቅም ለመጣ አስተምረዋለው ታሪኬን ከጥንቱ እስኪ ፈራኝ ድረስ የሞተ አባቱ ሲሉት ካልሰማን አሳለፍ በለ በአባት ጎራዴ በተሰቀለው